ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም፣ እንዴት ዋላችሁ?
አሰገደች ከችብችብ ነበር የምንደውለው።
እሺ።
ይቅርታ በጣም ነገ የሚመጣል አድርጎ ነበሩት አይደለ?
አዎ።
አቅራቢያችን ሰሞኑን ማቅረብ አልችልም አለን እና አሁን refund ሊደረግሎት ነበር ብሩ።
በቃ መልሱት። እሺ።
ይቅርታ።
ሁሉንም በየአካውንታቸው በየቴሌ ብራቸው።
Okay። ለእርሶ ነበረ የገባው ሁሉም?
አይ እኔ እንደሱ አላስተላልፍም። ራሳችሁ ወደ የሰው እንደ እንትኑ አድርጉልኝ።
በቃ ምን ሆናችሁ ነው ግን ሰሞኑን?
እሺ፣ ይቅርታ በጣም እሺ። ለእያንዳንዳችሁ እንልካለን ሰው።
እሺ።
እሺ፣ መልካም እሺ።